ሄሎ ሄሎ
ሄሎ ሰላም ጤና ይስጥልኝ። ቤት ቤት ትኬት ማወቅ ፈልጌ ነው።
እሺ cashier ኮዱን ትነግረኛለህ?
እሺ አስራ ሁለት አስራ ሁለት ስልሳ ስድስት ስልሳ ስድስት ስልሳ ስድስት
ድጋሚ ነው።
አ
እሺ ስልሳ ስድስት ሀያ ስምንት ሀያ ስምንት አ
እሺ እሺ ሶስት ጨዋታ ወድቆብሃል። እሺ አሁን ታርሞላል። check አድርገው።
እሺ እሺ እናመሰግናለን። መልካም ቀን